hello hello ሰላም ነው ሰላም ጤና ይስጥልኝ።
ይሰማል?
ይሰማል። ምን ነበረ?
ኦንላይን ላይ bet አድርጌ ነበረ እሺ እና bet ሳረግ stake ሰላሳ ብር አድርጌ አምስት ሺህ ምናምን ብር ይደርሰሃል አለኝ።
እሺ አሁን እየተጫወትኩ ቀነሰ።
ምን እየተጫወትክ ነው?
no በ normal ፓራዴ እንትን ነው ስፖርቶች ላይ ቲኬት ላይ yeah።
እሺ
እና ቀነሰ። ለምንድን ነው እንደዛ የሆነው? አልገባኝም።
ምን cash out ማድረግ ፈልገ ነው?
cash out አልፈቀደልኝም። በእርግጥ ልንገርሽ፣ እ።
ይኸውልሽ ትኬቱ አስራ ምናምን game ነው።
እሺ ከዛ በኋላ በሰላሳ ብር ሲሄዱ አምስት ሺህ ሁለት መቶ ብር ደራሽ ነበረ።
void አለክ?
አላለም ሁለት ሺህ አምስት መቶ አስራ አምስት ብር አለኝ። አሁን ብዙ ጨዋታ ካለፈልኝ በኋላ total win ይሄን ምን ካሻውት ውስጥ ቶታ እስቲ ticket ID ው ንገረኝ check ላድርግልህ።
እሺ፣ የቱ ጋር ነው ticket ID?
ቤት ላይ ታገኘዋለህ ወይ ደግሞ cashier code የምትላለች ውጤቱን የምታይበታል አይደል?
አዎ ያየው ነው ያረመች እሱ ላይ ላይ።
ካሽ- መጨረሻ ላይ cashier code የምትላለች እሺ፣ ቆይ። ኧረ የለውም። ይኸውልሽ ምንም ይላለው multiple እሱ ነው የምነግርሽ አስራ ሁለት
cashier code የምትልናት አይ multiple
እሱን ሳይሆን cashier code የምትለዋል የቱ ጋር መጨረሻ ላይ ነው?
ታገኛት። ቲኬት ውጤት የምታይበታል አይደል? ያረመች አዎ ያየሁት ነው እሱ ላይ መጨረሻው ላይ መጨረሻ ላይ ቴክ እና ካሸነፍኩ total total win ነው የሚለው።
ካሱ በኋላ የሆነ የ barcode ነገር ሆኖ cashier code የምትላለች መጨረሻ ላይ
ቆሽ ላዙ ነው ኧረ የለውም።
እሺ ወይ ticket ID ዋን ፎቶ አንስተ ትልክልኛለህ?
ምን ላይ ላክልሽ?
ቴሌግራማችን ላይ ታውቀዋለህ። ዜሮ ሶስት ቤት
እ፣ አላውቅም።
support team ቁጥሩ ልንገርህ እሺ
ዜሮ ዘጠኝ ዜሮ እ፣ ሶስት እ፣ አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እዛ ላይ ላክልን check አደርግላለሁ። እሺ፣ መልካም ቀን